ሄሎ
ፋሲካ ነህ?
አዎ አዎ ቴሌግራም ላይ አላገኘሁትም እና ልንገርክ እንደዚህ
እሺ እሺ የሁሉንም ነው አይደለ ፈልገው አዎ የሁሉንም እሺ ንገሪኝ አስራ ሁለት ሺ ስድስት መቶ አስር
ምን ያደረኩት ሙሉ አጠቃላይ ቀኑ ማለት ነው
okay አስ- ስንት ስንት አልሽኝ አስራ ሁለት ሺህ ስድስት መቶ አስር ይሄ የስፖርት ትኬት ነው አዎ አዎ ስፖርት ትኬት የስፖርት ትኬት አሁን ደግሞ deposit እና withdraw ታ ይልኛል
እሺ እዛ ላይ ነግርህ ነበር እሺ ልንገርህ እዚህ ላይ እንደ እንትን እንዳልኩ ምን
ዲፖዚት ነው ዊዝድሮ ያደረግከውን አዎ ዊዝድሮ ዊዝድሮ ያደረኩትን የብቻ ብናገኝ ደስ ይለኛል
ወይ በቃ ወይ እዛ ላይ ታወራኛለህ ከሌሎች እንትኖች እንትን እያደረኩ ስለሆነ እዛ ላይ ላሳወቅክ እሺ ኮኔክሽን በቃ- ስለኝ ስላልሆነ እሺ አሁን በቃ አወራሽ በነገርኩ ቁጥር ቴሌግራም ላይ እሺ እሺ አሁን ገብቶልኛል እኮ ቴሌግራም እንድ- ምን ላላክ ነበር በቃ እንትን እላለሁ እሺ እሺ አወራሻለሁ እሺ ምን ምን ብዬ ልጻፍልሽ hi በልና ጻፍልን ቤት ወይ ቤዛ በልና hi ቤዛ በልና ጻፍ እሺ እሺ